ይስጥልኝ ማን ባባ
ሌላ
ጤና ይስጥልኝ።
አብሮ ይስጥልኝ። እንዴት ነሽ?
እግዚአብሔር ይመስገን።
አለሁልሽ። መኪና ፈልጌ ነበር።
እሺ ምን አይነት ቪክስ
ምን አለ?
ቪክስ ቪክስ ቪክስ መኪና
ቪክስ ቪክስ አለን። ቪክስ ስንት አይደል?
ሞዴል? አዎ
አለን።
ሞዴሉ ስንት ነው?
ሞዴል ነው የፈለጉት?
አ ስንት ሞዴል ነው የፈለጉት እርሱ?
እ ዘጠና ሦስት ዘጠና አራት ማለት ሁለት ሺህ ሦስት ሁለት ሺህ አራት
Vitz እሺ ሁለት ሺ ሁለት ሺ ሶስት አለን። ሁለት ሺ አራትም አለን። ሁለት ሺ ሶስቱ አንድ ነጥብ ስድስት
የባንክ ስንት ነው? አንቺ ባንክ አምስት መቶ ይመቻቻል።
አምስት መቶ ብቻ
አዎ
ነው እንዴ? ሌ- ሌላስ ዘጠና አንድስ አለሽ እንዴ? ማን ነው?
ዘጠና አንድ- ሁለት ሺህ አንድ ሁለት ሺህ አንድ ማለት ነው።
ሁለት ሺህ አንድ አለን አስራ ስምንት ነው የሚባለው አራት መቶ ነው ለሱ የሚመቻቸው
አስራ ስምንት
አዎ አንድ ነጥብ ስምንት ሁለት ሺህ አንድ ሞዴሉ
እንዴ? ሁለት ሺህ ሦስት አ- ምን አቅሙ የደከማ ማለት ነው ወይስ እንዴት? እሱ በላ
እንትናቸው ነው አባት
ማን
የመኪና ያለበት አሁን ሁኔታ ነው
ነው እንዴ? አ በቃ እሺ። ሌላስ የሚቀንስ አላቸው እንዴ? ሌላ